ጤና ይስጥልኝ ሄሎ ቪዛ ሚልኪ ነኝ። በኮሜንት የጉዞ መረጃ ጽሁፍ
እ ሄሎ ሄሎ ጤና ይስጥልኝ
ሄሎ ሄሎ አይሰማም።
ይሰማኛል። ይቅርታ እሺ ጤና ይስጥልኝ ሄሎ ቪዛ
አብሮ ስጥልኝ እናቴ።
ምን አይነት የጉዞ መረጃ እንስጦ?
እ በኦሮምኛ የለውም
አለው አከም ጀርቶ ሄሎ ቪዛ
እ ነጉማ እናቴ ነጋ ገለታ ቃ ማልሲን ገርጋር